ሄሎ
ሄሎ
ሰላም ነው ሰላም ጤና ይስጥልኝ።
አለ እ፣ talk ላይ እያወራ ነበር። ምን ነበር?
OK yeah እሺ እንትን ነው password ኤን login ሳደርገው ትክክል አይደለም ይለኛል ማለት ነው ከዛ እሺ።
reset reset ደግሞ ስለው something went wrong ይላል ከዛ ደግሞ እሺ እንደ አዲስ register ብዬ register ስለው ደግሞ already እሺ።
registered ይላል አዎ register ማድረግ አትችልም። አንዴ register ካረክ ድጋሚ register ማድረግ አትችልም።
አዎ አሁን ችግሩ ምንድን ነው ድጋሚ password አልልክም ብሎኝ ነው reset ማድረግ ስላልቻልኩኝ ነው ፓስወርዴን ኦኬ ፎርጌት ፓስወርድ ስትለው ሜሴጅ አይገባልህም?
አዎ አሁን reset የሚለውን click ሳደርገው something went wrong ይለኝና ምንም አይነት SMS አይደርሰኝም አያልፍም አ- መሰለኝ OK forget password በለውና አልኩት።
SMS ይገባ። forget password connection ን check አድርገህ ድጋሚ ሞክረው። አንተ ካልከን በኋላ እኛ ድጋሚ check አድርገህ ነው ነበር እና ይሰራል።
maybe የኔ ስልክ ቁጥር ላይ ይሆናል ችግሩ፣ cache file ይሆናል ችግሩ።
አይ አይደለም፣ ይሰራል ለሁሉም
እኔ ኮኔክሽን እንግዲህ ፋይቭ ፋይቭ ሲስተም ፋይቭ ጂ ነው።
ስለሆነ ለሁላችንም እኩል ነው የሚሰራው። Like ለአንተ ተለይቶ የሚሆን ነገር የለም።
exactly ግን እኔ some- አዎ።
something went wrong እያለኝ እኮ ስለሆነ ነው።
አዎ፣ እኔ- ኔትወርክ እኔ- ደግሞ ፋይቭ ጂ አዎ።
ነው። ዩቲዩብ ራሱ በደንብ የሚሰራበት ኔትወርክ ነው ያለኝ።
አሁ እንደዛ የሚለው connection ችግር ሲኖር ነው እንጂ Best Bet እየሰራ ነው፣ የኛ system እየሰራ ነው በደንብ እና ምናልባት ወይ ደግሞ በሌላ ሌላ ቀፎ ካለ በሌላ ሞክረውና እምቢ ካለ አሳውቀን ድጋሚ
እሺ፣ እሺ፣ እምቢ ካለ ደውለልን።
እሺ።
እሺ